አሁን በሶስት ንዜኑ ቤት ስብሃተ ምስለ ሊቃነ መላእክት ንፍየኑ ሃሌ ሃሌ ሃሌሉያ ስብሃተ ምስለ ሊቃነ መላእክት ንፍየኑ ለእግዚአብሔር በሰማያት ወሰላም በምድር